ጤነሽ? ቃል ኪዳን ከብስቴት ምንልደው ሰላም ነው እናት ዮሐንስ ነኝ ከጎንደር።
እሺ እንትን ነበር የኬሮን አካውንቴን አጋጣሚ ፓስወርድ መርጬት ይዤዋለሁ። ፓስወርድ ትልኪልኝ። የዋኑ ሜን ሜን እንትን መከታተያ የኤጀንት የምኑ? የባክ ኦፊሱን ነው።
ኦፊሱን አዎ፣ እሺ ማን ነበረልኝ? ስሞትን ዮሐንስ ጎንደር።
ዮሐንስ ጎንደር።
አዎ ምንድን ነው ሪሴት እንዲደረግ ነው የፈለጉት?
ሰላሳ ወር ሴት አድርጌዋለሁ እና ፓስወርድ እሺ።
እንዲላክልኝ
እሽ እሺ ፓስወርድ አን- አዲስ የምትልኪልኝ እሺ።
እኛ ሳንን እሺ አሳውቅልህና ይላክልሃል። እሺ ኦኬ አሁን ትልኪልኝ ሂሳብ ለመስራት ተቸግሬ ነው ከይቀጥታል እሺ እሺ አሳውቅልሃለሁ። እሺ እሺ እሺ